ሶስት አንድ ሰው እሺ ሄሎ ቤት ሌላ ውጤ
አንቺ ዘፈን ዘፈን ክፈች ንቅ የሆነ ዘፈን ክፈች።
ሰማንያ አምስት ሀምሳ ስምንት ነው የደወሉት።
ጮክ ጮክ አድርጊ
ሌላው
ጮክ አድርጊ
ሌላው ጤና ይስጥልኝ ሰላ አምቡላንስ አገልግሎት ምን ልርዳዎት?
ግን አልችልም
ሰማንያ አምስት ሀምሳ ስምንት ነው የደወሉት። ሄላው ሄላው ጤና ይስጥልኝ ሰላም ሰላ አምቡላንስ አገልግሎት ምን ልርዳዎት?
ኧረ አይሰማም።